hello hello hello
hello hello
አቤት፣ ሰላም እንዴት ነህ?
እንዴት ነሽ? ሰላም።
አለ እሺ፣ ምን ነበረ?
አዎ ቅድም ደውዬ ነበርኩ።
አዎ እያወራን ተቋረጠ።
አዎ ስኬ ቴክኖሎጂ ነው አይደል?
አዎ
አዎ ባለፈው registration ማ- ማሽን ማለት ነው እ?
ማሽን ማሽን እሺ አሳድሰን ነበረ እና እሺ
እ፣ የኛው window ጋር ስን- conne- connect ስናደርግ አይከፍትም window እሺ ምን ሆኖ ነው?
ምንም አይልም። wait ላይ ይቆያል፣ ምንም አይከፍትም።
እሺ
ከዛ በኋላ ለ- የሆነ ስልክ እዛ ላይ አለ እና ቡቡ ላይ ከዛ ላይ ወስጄ ስደውል
እ system ኡ software ኡ አልተጫነም መልስና የዘና ምናምን አለኝ።
አዲስ ማሽን ነው?
አዲስ ማሽን አይደለም እ ያ- የአንቱ ማሳደሳ ነው እያሳደሰ ነበር።
አሀ ማ- ያ ሲታደስልህ የሚሰጥ password key አለች ቁጥር ነገር እ?
password key ነገር አለች የምትሞላ
አዎ ምንም ከፍላ?
አይከፍትም window ው ላይ እ?
እኮ ምንድን ነው የሚልህ?
ምንም አይልም። wait ይላል ዝም ብሎ በቃ ከራክራ። ከዛ በኋላ ምንም አይልም ዝም ብሎ ነው በቃ ስልክ ልስጥ ዜሮ ዘጠኝ
ዜሮ የኔ አይደለም ሌላ ቁጥር ልስጥ soft- ስለ ሶፍትዌሩ መረጃ የሚያውቅ ማለት ነው።
እሺ ዜሮ ዜሮ ዘጠኝ ዘጠኝ ሀያ አንድ
ሀያ አንድ ስልሳ አንድ
ስልሳ አንድ ሰማንያ ሶስት አስራ ስድስት ላይ ደውልለት ዮሐንስ ይባላል።
ሰማ- ሰማንያ ሶስት አስራ ስድስት አዎ
እሺ እሺ በቃ ከዛ ደግሞ ዜሮ ዘጠኝ እ?
አርባ አራት አርባ አራት አርባ አራት አርባ አራት ሰላሳ አንድ ሰላሳ አንድ ሰላሳ
ዜሮ ቆይ፣ ዘጠኝ ነገ- አርባ እሺ ይቅርታ ነገ ደውልልኝ እስኪ መኪና ውስጥ ስለሆንኩ አሁን
እኮ ያዘዋ አንተ
እሺ እሺ እሺ ቆይ እሺ
ዜሮ ዘጠኝ
ሀያ አንድ አልካ
ዜሮ ዘጠኝ ሀያ አንድ ስልሳ አንድ
ስልሳ አንድ ሰማንያ ሶስት አስራ ስድስት
ሰማንያ ሶስት አስራ ስድስት አዎ ዮሐንስ ይባላል።
እሺ ከዛ ዜሮ ዘጠኝ
ዜሮ ዘጠኝ አርባ አራት
አርባ አራት
ሰላሳ አንድ
ሰላሳ አንድ ዜሮ ዜሮ
ዜሮ ዜሮ ዜሮ አራት
ዜሮ አራት አዎ ከዛ ደግሞ ዜሮ ዘጠኝ ልንገርህ ሌላ
እሺ ዜሮ ዘጠኝ ሰማንያ ሶስት
ሰማንያ ሶስት ሀምሳ ስምንት ሀምሳ ስምንት ሀምሳ ስምንት
ሀምሳ ስምንት ሀምሳ ስምንት አዎ support እንዲያደርጉ ምን የሚልህን እያንዳንዱን detail መረጃ እያንዳንዱን detail መረጃ ንገራቸው፣ በጥሞና ማለት ነው። ንገራቸው ኮምፒውተሩ ላይ ምን እንደሚል ምናምን ስለ software ኡ support እንዲያደርጉ ማለት ነው። እሺ። hello hello hello፣
ወይ support እንዲያደርጉ እያንዳንዱን መረጃ በስነ ስርዓት ንገራቸው።
እሺ እሺ እሺ እሺ
እሺ አመሰግናለሁ እሺ።